ሄሎ ጤና ይስጥልኝ መለሳዘዝ ቴሌዊ
ሄሎ ህክምና
እ መስመሩ ስለተያዘ ነው። ትንሽ ቆይቶ ይደውል እባክዎት።
እ
መስመሩ ስለተያዘ ነው።
ብድር ይሰድም ጉዴ ከነ ውጭ ብድር ይሰድም ጉዴ ብድር ይሰድ ይሰድ ይሰድና አፍ ማለት
ትንሽ ቆይቶ ይደውል እሺ። ኦሮምኛ መስመሩ ስለተያዘ ነው።
እሺ